hello ጤና ይስጥልኝ።
ከቺፕቺፕ ነበር የምንደውልሎት።
እሺ እናቴ።
ዛሬ የሚመጣ product ነበሮት?
አዎ ነበረ።
እሺ driver አልደወለሎትም?
አዎ እመጣለሁ ብለዋል፣ እስካሁን ግን አልመጣም።
እሺ አሁን ይደውልሎታል፣ ስልክ ያንሱለት።
እሺ እናቴ።
እሺ እሺ፣ እናመሰግናለን። መልካም ምሽት።
እሺ